ጤና ይስጥልኝ ቪዛ ኢትዮጵያ ራሂል ነው የዋሰስ የምንረዳውት
ድራፍት ማሽን ተበላሽቶብኛል።
አቤት ድራፍት ማሽን ተበላሽቶብኛል።
ምናቤ ድምጻችን ብዙ አይሰማም።
የድራፍት ማ ሄሎ፣ መስመር ላይ ነው።
ኧረ አዎ፣ የድራፍት ማሽን ተበላሽቶብኛል።
እሺ፣ በች ለማስመዝገብ ነው የፈለጉት።
አዎ፣ ምንድን ነው የሆነቦት?
ቬንትሬተሩ አይሽከረከርም ይላል።
አያቀዘቅዝም?
አዎ፣
እሺ እ ሲን ናምበር አለው?
ሲነምር ሲነ አዎ አለ።
እሺ የዋሰስ ትንሽ ሲንገርም አስቤት ብዬ ነበር ትናንትናም ቀሩ
ምን አለኝ? ኦኬ አስመዝግቦ ነበር ትናንት።
እ አሁን በደወልበት ስልክ ቁጥር ነው።
አ- አዎ አዎ
መስመር ላይ ጠብቁኝና ቸክታል እሺ
ገነት ቁርስ ቤት ነው የሚለው።
አዎ ማ
አንድ መስመር ላይ ጠብቁኝ።
እሺ አዎ።
እሺ በድጋሚ ለሚመለከተው አካል ያስተላልፍዋለሁ።
እሺ እሺ ግልጽ ነው። ሌላ አምስት ነገር አለ።
አይ ለምን ይችላል ግን እንዳይቆይ እሺ እሺ። ስለደውል እናመሰግናለን። ስለመስተንግዶ ያለችን ሰቦች ሳይት አንከን ሰምተን መልካም ጊዜ